ጤና ይስጥልኝ ሄሎ ቪዛ ጁሊ ነኝ። የበኩትን ማየት የጉዞ መረጃ ልስጦ።
ለቤት ሰራተኝነት ወደ ዱባይ ፈልጌ
ምን አሉኝ?
ለቤት ሰራተኝነት ወደ ዱባይ ፈልጌ ነበር።
እሺ ስራ አግኝተዋል?
አይ አላገኝም።
እሺ እሱ ስራዎችን የተለያዩ ስራዎችን የሚያገኙበት website አለ። እሱን ልንገሩት።
እሺ እሺ እስክሪብቶ ይዘዋል? ይጽፋሉ?
እሺ ትጻፋለች።
አዎ ልንገሩት።